ጎዳና ናየን መላለስበት አንቺ እንደሚቀናሽ አይ ባይኔ መንከራተት ይሁን በይኝና ባይንሽ ልለፍበት ይሁን በይኝና ባይንሽ ልለፍበት ተኝተሽ ስትይ ናይ በታጠፋ አንጀቴ ማን ከልክሎሽ ያውቃል አይ ንገሪኝ በሞቴ ማን ከልክሎሽ ያውቃል አይ ንገሪኝ በሞቴ እንደኔው አእምሮ እንደኔው ሰውነት ያንቺ የሚፍቀድልኝ በአይንሽ ልለፍበት በልብሽ ማህደር ጻፊኝ ልዋልበት በአይንሽ ልንከራተት ልመላለስበት ልቤ ቦታ ሰጥቶሽ አይ መኖሪያ ስትሰሪ ምን ቀን ከፍቶት ያውቃል አይ ራስሽ መስክሪ ምን ቀን ከፍቶት ያውቃል አይ ራስሽ መስክሪ በሚይዘው ብራይ በነጩ ወረቀት በፊደሉ መሃል ላይ አንቺን ስመለከት በፊደሉ መሃል ላይ አንቺን ስመለከት በማዳምጠው ድምፃይ በማልፈው ጎዳና መች ቀርተሽ ታውቂያለሽ አይ እኔስ መቻልኩና መች ቀርተሽ ታውቂያለሽ አይ እኔስ መቻልኩና በምግብ መጠጡን አይሽ ሌት ተኝቼ በእንቅልፍ ቆሜ ተቀምጬ ናይን ረፍቴን ሳሳልፍ ቆሜ ተቀምጬ ናይን ረፍቴን ሳሳልፍ መች ጠፍተሽ ከውስጤ ናይ መች ቀርተሽ ከጎኔ አንቺን ፍቃጅልኝ አይን አይወሰድ በእኔ አንቺን ፍቃጅልኝ አይን አይወሰድ በእኔ እንደኔው አእምሮ እንደኔው ሰውነት ያንቺ የሚፍቀድልኝ በአይንሽ ልለፍበት በልብሽ ማህደር ጻፊኝ ልዋልበት በአይንሽ ልንከራተት ልመላለስበት ልለፍ ባይንሽ ዳርዳራይ ልግባ ካንጀትሽ ተያትካልክየኛ ድካሜን አይተሽ ተያትካልክየኛ ድካሜን አይተሽ ስትገቢ ስትወጪ ናይ ስትቆማለይ በሞቀው መንደሬ ናይ ባንጀት ባይኔ ላይ በሞቀው መንደሬ ናይ ባንጀት ባይኔ ላይ ምነው እኔ ሳልሄድ አሄ አልመላለሰው ብድር መላሹኝ ናይ ፍቀጂ አንቺ ሰው ብድር መላሹኝ ናይ ፍቀጂ አንቺ ሰው የልብሽ ጎዳና ናይ ቢረዝም ቢሰፋ ለእኔ መመላለስ አይ መከልከልሽ ከፋ ለእኔ መመላለስ አይ መከልከልሽ ከፋ እኔው ልንከራተት አይ እኔው ልንገላታ አይ ምነው ብትፈቅጂልኝ አይ ብትሰሪ ውለታ ምነው ብትፈቅጂልኝ አይ ጻፊኝ ልባልበት ባይንሽ ልንከራተት ልመላለስበት እንደኔው አእምሮ እንደኔው ሰውነት ያንቺም ይፍቀድልኝ ባይንሽ ልረፍበት ፍቀጂልኝ ላላይ ባይንሽ ልረፍበት ፍቀጂልኝ ላላይ